ጤና ይስጥልኝ ተሸተር ማዕከል በአካባቢ ነው።
ጤና ይስጥልኝ። አሁን ደውዬ ነበረ።
እሺ እሺ እሱን አገኘሁት።
ይሄን አርሙን ነገረኝ። እሱ ልንገረው እሺ እሺ
አምስት
ምናምን
አምስት capital G
እሺ ሙሉ ስድስት letter ያለው ኮድ የለትም።
እ እ ሙሉውን ስድስት letter የሆነ ቁጥር የሌለበት spelling ብቻ።
le- letter ብቻ አዎ
እሺ፣ ወይ እሱ ወይ ልጠይቀው።
ደግሞ እ እ ስኪ ቁጥሩን እ፣ እ፣ ይቀበሉት ዜሮ ሰባት አንድ ብሎ የሚጀምር ቁጥር ዜሮ ሰባት አንዱ ዜሮ ሰባት አንድ ብሎ የሚጀምር ቁጥር አለ አስራ ሶስት digit ትኬት ቁጥር ካሉ እሱን ይሰጡታል።
okay okay። እሺ በዛ እንትን ይበሉ።
እሺ እሺ እናመሰግናለን።